ሄሎ ጤና ይስጥልኝ ተርምቡላንስ ሄሎ ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ ሬድ አምቡላንስ
ደረስልኝ።
አቤት ምን ምን ፈልገው ደወሉ የኔ መቤት
ምን ሄሎ
ሄሎ
አቤት
ሄሎ
አቤት አቤት ይሰማኛል
ምን አላቸው?
አረ እናቴ ተሳስተሽ ከሆነ የቆጠ